ሄሎ ጤና ይስጥልኝ።
ቤት ነበር።
የጥሪ ማዕከል ለምን እንዳለ ወዳኛችን እሺ
የቢጃይ መለያ ቁጥር የያዘ አዲስ እ፣ የጽሁፍ ተልኮልዎታል። በስልክዎት ምን ሜል አተላከልዎትም የቢጃይ ነው?
እሺ፣ የያዘ አዎ፣ የቢጃይ መለያ ቁጥር የያዘ የጽሁፍ አያ- መልእክት ተልኮልዎታል።
አልተላከልኝም።
የያዙን እንገረውት አርባ ዘጠኝ
እሺ አርባ
አርባ አንድ አርባ ዘጠኝ አርባ አንድ እሺ
ሀያ ስልሳ እ? እ?
ሀያ አምስት ስልሳ ሶስት
አርባ ዘጠኝ አርባ አንድ ሀያ አምስት ስልሳ ሶስት ሶስት አዎ ይሄ የእርስዎ የቢጃይ መለያ ቁጥሮት ነው። ከቢጃይ ጋር የተያያዘ ማንኛውንም ቅሬታ ሲኖሮት በሰማንያ ስድስት ሰባ ሰባት ይደውሉና ያመልክቱ። ሲያመለክቱ የቢጃይ መለያ ቁጥር ይጠየቃሉ። ሲጠየቁ ይሄኛውን ይንገሯቸው ቤቶት እንዲገኝ ማለት ነው። በሰማንያ ስድስት ሰባ ሰባት አይ አርባ ዘጠኝ መለያ ቁጥር አርባ ዘጠኝ አርባ አንድ ሀያ አምስት ስልሳ ሶስት ሀያ አምስት ስልሳ ሶስት እሺ እሺ ደንበኛችን ይሄን ለማሳወቅ ነው። መልካም ምሽት።